ጤና ይስጥልኝ ማሪባባ።
እንዴት ናችሁ? ሰላም ነው?
እግዚአብሔር ይመስገን።
እኔ የምልሽ ቢሮዋችሁ ከእንትን የት አካባቢ ነው? ከጋዜቦ አደባባይ
ጋዜቦ ጋር ከሆኑ ቤተልሔም ምግብ ቤት ይታዩታል።
ምን አልሽኝ?
ደ- ቤተልሔም ምግብ ቤትን ያውቁታል ወይም ደግሞ ምስራቅ በር ስጋ ቤትን። እሺ ድሪም ላይነር ሆቴልን ያውቁታል እኮ በሱ ትንሽ ወረድ ሲሉ አፍሮሊንክስ ሞተርስ የሚል አለ የመኪና መሸጫ።
እሺ በእሱ ሬክላም ፊት ለፊት ይገባሉ ማለት ነው። እንገኛለን እዛ ጋር።
thank you